ሄሎ ሄሎ ሰላም ጤና ይስጥልን ኑሩ
አዎ ከ We Plus ነበር የምደውለው የእኛን application አውርደው ነበር
እ እ We Plus
መስ application አውርደው ነበር
አ አ ለተጠቃሚነት ነው ለአሽከርካሪነት ነበር ያወረዱት
እ ለተጠቃሚነት ነው ለአሽከርካሪነት ነበር ያወረዱት
አው check ለማድረግ ፈልጌ ነበርና አዎ እርስዎ ለተጠቃሚነት ከሆነ አሽከርካሪዎችና አገልጋ- አገልግሎት ሰጪዎቻችን የሚመዘገቡበት ላይ ስለሆነ የተመዘገቡት አ ተጠቃሚ ከሆኑ ይሄንን ያጠፉትና We አ Plus Solution user የሚል አለ Play Store ላይም App ይዛ Store ላይም user ማለት ነው።
እሺ ልክ እሱን register ሲያደርጉ የታክሲ አገልግሎት ከአርባ አራት በላይ አገልግሎት ከሶስት መቶ ሀምሳ በላይ game እንዲሁም አሸናፊ የምታደርግ referral code ያገኛሉ።
እሺ እሺ We Plus Solution user ብለው ያውርዱና ይመዝገቡ።
እሺ እሺ አመሰግናለሁ።
አመሰግናለሁ። መልካም ቀን።